hello ጤና ይስጥልኝ Best Bet ቤቲ ነኝ የምደውለው
የቅድሙ ልጅ ነኝ እስካሁን ብሩ አልገባልኝም እኮ የትኛው ነው ቅድም እንትን deposit ብዬ አርባ ብር ከቴሌ ብር ወደ እንትን Best Bet ቴሌግራም ላይ አሳውቀህን ነበር አላስታወኩም ቅድም አይታ ነበር message ኡን ልከህልናል ቴሌግራም ላይ አላኩም መ- message ኡን ላክልን ከ Best Bet ስልክ ጋርና check እናደርገዋለን እሺ
አይ process ኡ እንትን እየሰራ ነው እና ይገባልሃል ምናምን ብላኝ ነበር እኮ ቅድም ነበረ message ኡን ለቻፓ እያሳወቅን በ message ኡ ነው የሚገባው ስለዚህ ላክልና message ኡን check እናድርግልን
አየህ
እሺ መልካም ምሽት